ይመቸኛል ኢየሱስ ይመቸኛል ይመቸኛል አምላኬ ይመቸኛል ኑሮ ቢመች ባይመች ይመቸኛል ቢደላኝም ባይደላኝ ይመቸኛል ኑሮ ቢመች ባይመች ይመቸኛል ቢደላኝም ባይደላኝ ይመቸኛል በክፉ መዋል ማደር መኖሬ ይመቸኛል ኢየሱስ ለስጋም ለነፍሴ በክፉ መዋል ማደር መኖሬ ይመቸኛል ኢየሱስ ሰላሜ ነው ረፍቴ ኢየሱስ ስላለኝ ስለተሸከመኝ እንደ እናት እንዳባት ስላቀማጠለኝ ኢየሱስ ስላለኝ ስለተሸከመኝ እንደ እናት እንዳባት ስላንከባረረኝ ይኸው እኖራለሁ ዛሬም ተመችቶኝ የማምለጫ አለት መሸሸጊያ ሆኖኝ ይኸው እኖራለሁ ዛሬም ተመችቶኝ እምነት፣ ፍቅር፣ ደስታ ሰላምንም ሰጥቶኝ ይመቸኛል ኢየሱስ ይመቸኛል ይመቸኛል አምላኬ ይመቸኛል ይመቸኛል ኢየሱስ ይመቸኛል ይመቸኛል አምላኬ ይመቸኛል ኑሮ ቢመች ባይመች ይመቸኛል ቢደላኝም ባይደላኝ ይመቸኛል ኑሮ ቢመች ባይመች ይመቸኛል ቢደላኝም ባይደላኝ ይመቸኛል በክፉ መዋል ማደር መኖሬ ይመቸኛል ኢየሱስ ለስጋም ለነፍሴ በክፉ መዋል ማደር መኖሬ ይመቸኛል ኢየሱስ ሰላሜ ነው ረፍቴ ጣፋጭ ነው ብያልኩት ዛሬ ቢመርብኝ እሾሃ ቤኬላ ሆኖ ቢወጋጋኝ ጣፋጭ ነው ብያልኩት ዛሬ ቢመርብኝ እሾሃ ቤኬላ ሆኖ ቢወጋጋኝ ይምረሪ ወጋጋኝ አማራጭ አልሻም ከአባቴ እቅፍ ከጉያው አልወጣም ይምረሪ ወጋጋኝ አማራጭ አልሻም ከአባቴ እቅፍ ከጉያው አልወጣም ኢየሱስ መልካም አምላክ አባት ሆኖልኝ ቃሉን እየበላው በቤቱ አለሁኝ ኢየሱስ መልካም አምላክ አባት ሆኖልኝ መንፈሱን እየጠጣው ፊቱ ቆሜያለሁኝ ክብሬና ማረጌ ሞገሴ ሆኖኛል ኧረ ምን አጥቼ ተትረፍርፎልኛል ክብሬና ማረጌ ሞገሴ ሆኖኛል ኧረ ምን አጥቼ ተትረፍርፎልኛል ጠላቴ ቢከሰኝ ጥርሱን ቢያፋጭብኝ ሲኦል ነው ማወርደው ብሎ ቢዝትብኝ ጠላቴ ቢከሰኝ ጥርሱን ቢያፋጭብኝ ሲኦል ነው ማወርደው ብሎ ቢዝትብኝ ይነሳ ይሸልድ ፉከራውን ያሰማ ኢየሱስ ስላለኝ በፍጹም አልፈራም ይነሳ ይሸልድ ፉከራውን ያሰማ ኢየሱስ ስላለኝ በፍጹም አልፈራም ይመቸኛል ኢየሱስ ይመቸኛል ይመቸኛል አምላኬ ይመቸኛል ይመቸኛል ኢየሱስ ይመቸኛል ይመቸኛል አምላኬ ይመቸኛል ኑሮ ቢመች ባይመች ይመቸኛል ቢደላኝም ባይደላኝ ይመቸኛል ኑሮ ቢመች ባይመች ይመቸኛል ቢደላኝም ባይደላኝ ይመቸኛል በክፉ መዋል ማደር መኖሬ ይመቸኛል ኢየሱስ ለስጋም ለነፍሴ